ሄሎ ጤና ይስጥልኝ መለታዘዝ ቴሌቪዥን
ሄሎ ሄሎ ጤና
በዚህ ፊም ብርክ ነገ ብሪና ዳባ ማጅራ ተጋግረ ቆይ አንዴ ተሰነ መስመር
ሄሎ
ሄሎ
ሄሎ
ሄሎ ጤና ይስጥልኝ እባክዎት።
ይሄን ስም በቃ ካርዱን ስጨምር ሁሉ ጊዜ በቃ ካርዱን እንቆረጣለን።
ስንት ብር ነው የተቆረጠብት?
በቃ ቢጨምር ሁለት ቢሆን ሁለት ሁለት
እሺ ቆይ ሌሎት አንድ መስመር ላይ ቀረ። የቴሌቪዥን ደንበኛ ስለሆኑ በቀን ሁለት ሁለት ብር እየቆረጠ ሁለት ትኬት ስለሚሰጡት ነው በቀን እድሎትን እንዲሞክሩ።
መዘጋት አይችልም።
በኮከብ ዘጠኝ ሰማንያ አምስት መሰላል ብለው ልከው
እም፣ ከዛ ስድስት ቁጥርን ሲነኩ ይቆረጥሎታል።
ይቆረጣል።
አዎ፣ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ልከው ከዛ ስድስት
እሺ እሺ